hello ሰላም ጤና ይስጥልኝ ቤስት ቤት
ትኬት ጉዳይ
ምን አልከኝ?
የትኬት ትኬት check ለማድረግ ነበረ።
እሺ cashier ኮዱ ንገረኝ።
ሲኢ እ እ ሲኢ
አይ no cashier ኮዷን ንገረኝ።
cashier ኮዷን አስራ ሶስት
እሺ አንዴ እሺ አስራ ሶስት ዘጠና እህ ሰባ
እህ ሰላሳ
እሺ ልወስድ ነው። እሺ አባቴ
ለአንድ አር- ምን ፍሪ ቤት የለም እ እ ፍሪ ቤት የለም።
የለውም አንድ ሳይሆን አራት ነው ልወስድ ያለክ እሺ፣ በአራት ነው ልወስድ የገባ ብለህ እዛ ነው። እሺ እሺ።
እሺ አባሽ መልካም ቀን